ሄሎ ሄሎ ሄሎ ሄሎ ሄሎ፣ አይሰማም?
ይሰማኛል።
ሰላም
እግዚአብሔር ይመስገን። እዚህ ቅድም የነበረችው ልጅ የለችም ምን እ እ ምን አሉኝ? ይቅርታ
እሱ ጋር ተፈቷል ተቀየራታ ነው ወይ ነው ጥያቄ?
ድምፅ ድምፆ ይቆራረጣል።
አዎ
hello ይሰማል። ያን
hello፣ የሆነ ድምፅ ጠቅጠቅ እያለ ነው እና ይቆራረጣል። ዛሬ ድምፅ በጣም አሁን እስ አሁን እስ አሁን ይሻላል።
እሺ እሱ ነበረ እሷን ፈልጌ ነበረ ቅድም ያናገረችኝ ማለት ነው።
okay፣ እሺ። ምንድን ነበር እሺ እ
ምንድን ነበር? እኔ እንትን ልብል ነው።
አይ አንተና ሆኖ በቃ solution የለውም። አስር ኪሎ ሽንኩርት ሮብ ዕለት order የተደረገ ትናንትና ተደውሎ ይመጣል ተባልኩ፣ ዛሬ ተደውሎ ይመጣል ተባልኩ። አሁን ግን ሰውጣል ሰዓት የደረሰ መቼ ነው የምትሰጡኝ?
ኦኬ፣ እሺ፣ እሺ፣ እሺ። ስልክ አይ ይነግሩኝ።
ከኋላ መጥቶ የማያደርግልኝም እኔ ሰርግ እገባለሁ።
ስልኮት ዊንገር ቼክ ላድርግሎትና
ኧረ በስመ አብ እንደ ባላዘዝኩ ኖሮ ውይ የጌታ ይናል